ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ። እንዴት አደር አለሁ አልሐምዱሊላህ።
አለን እግዚአብሔር ይመስገን። ከስቴንፎርድ ወይ።
ነበር ምደውልልህ ምን አልሽኝ?
ከ Stanford Kids ነበር ምደውልልህ። ከዚህ በፊት ስልክን አስቀምጠህልን ነበር ፌስቡክ አዎ፣ ማስታወቂያ ላይ።
WhatsApp ላይ
አዎ አዎ፣ computer programming training አይደል?
ምን አልሽኝ?
የ computer programming ስልጠናዎች ለልጆች አስታውቃል።
አዎ አዎ፣ አስቀምጬ ነበር።
እሺ ከዚህ በፊት መረጃው ነበረ ወይስ ያለውን ነገር ትንሽ explain ላድርግልህ?
አሁን ግን ትንሽ ስራ busy ነኝ፣ እየነዳሁኝ ነው እና እ፣ ምን ሰዓት ነው የሚመቸው? ወደ እ፣ ምሳ አስር ሰዓት ሰዓት ላይ አካባቢ ነው።
ብንደውልልህ?
አስር ሰዓት አካባቢ- አዎ አስር ሰዓት ተኩል ምናምን ደውዪልኝ።
አይ፣ እደውላለሁ።
ይቅርታ።
ምን እሺ፣ ይሰጥልኝ? መልካም ቀን መልካም ቀን ላንቺ ነው።
አሜን።